hello ሰላም ጤና ይስጥልኝ ቤት ቤት hello አሰበ ተፈሪ ጋር ይሰፈር ስፖርት print ብዬ እያወጣልኝ አይደለም።
ስፖርት ምን ብየው?
print ብዬ አዝዤ ማለት ነው እሺ
እያወጣልኝ አይደለም። እና print የምትለዋ ራሱ የለችም።
እስቲ እንትን ምንድን ነው refresh አድርገሽ ሞክረሽዋል?
እ?
ሪፍሬሽ አድርገሽ ሞክረሽዋል ወይም እንደ አዲስ ሪስታርት አድርጌው እስቲ?
ሪስታርት ታድርጎ ታዲያ እኮ የዚህ ሰርቲፊኬት ባላንስ ላይ ይቆጥራላ።
ምን አልሽኝ?
አሁን ወጥቼ እንደገና ስገባ ማለት ነው ያዘዝኩት ቤት ባላንስ ይቆጥራል እና ቆይ፣ እኔ ጋ- እሺ አንዴ ቆይ ጠብቂኝ።
hello፣ አቤት፣ ሰላም ነው?
ሰላም ነው።
አለን። እሺ፣ ምን ነበር?
እንትን ትኬት አዝዤ ስፖርት ማለት ነው እሺ፣
እና print ስለው እያወጣልኝ አይደለም። ወረቀቷ ላይ ደግሞ print የሚለው የለም ራሱ ማለት ነው።
የት ነው የት ነው?
አሰበ ተፈሪ ጋራጅ።
እስቲ ላኪልኝ። AnyDesk የስፖርቱ ነው አይደለ?
አዎ ስፖርት ነው AnyDesk ላኩልኝ እስቲ። በማናጀሯ ስልኪልኝ። እሺ፣ እ ማና አለች አይ ሱቋ፣
አለቻው በእሷ በኩል አስልኪልኝ። ኤኒ ዴስክ እሺ።
አይችለቃ እንታለን እሺ፣ እሺ።
ቢቱ ቢቱ